hello ጤና ይስጥልኝ እሱን ጤና ይስጥልኝ sales ኦቹ ማግኘት እችላለሁ?
ምን አሉኝ?
sales sales ኦቹ ምን ነበር የፈለጉት?
አይ ለእንትን ነበረ ለሽያጭ ማለት የነበረኝን idea ውን ልጠይቃቸው ለመሸጥ ፈልጌ ነው።
ለመሸጥ
አዎ እዚህ ቤት አሉት?
እ አዎ ፕሪንስቶን የአርባ ደረጃ site አለ።
እ እሱን እ፣ ለማድረግ ብዬ ፈልጌ ነበረ። ትንሽ አትርፌ ሊሰጣት ፈልጌ ነበረ። ሁለተኛ ላይ ነው።
እሺ እና ኮሌክሽን ላገናኙታ።
አዎ ኮኔክሽን እንደዛ አገናኝ እሺ ዜሮ አንድ አንድ ስልክ ልስጦትን በዚህ ስለማስልማ ሀምታሙ የመጨረሻ ይኸውልሽ፣ እሱን ስልክ ሲሰጠኝ አይሰራም ማለት ይሰራል፣ ግን እናንተ ጋር ደውሎ ነው የሚሉት።
ኧረ እሺ አዎ።
በቃ ወይኔ እኔ እሺ ሌላ ሰው ሰጥሎታለሁ። እሺ
እሺ